ጤና ይስጥልን ሄሎ ቪዛ ሊዲያ ነኝ። እባክዎትን ምን አይነት የጉዞ መረጃ ነዎት?
እንትን የቪዛ አገልግሎት የስራ ቪዛ ለማግኘት የኩዌት እንዴት ነበር የምናገኘው?
የት ሀገር ነው የፈለጉት?
ኩዌት ኩዌት።
የኩዌት አዎ እሺ፣ አንዴ መስመር ላይ ቆዩ። website ኡን እነግርዎታለሁ።
እሺ።
ደንበኛችን መስመር ላይ ናት።
ነኛ እየሰማሽ ነው?
እሺ፣ የሚይዙበት ነገር አዘጋጅተዋል? ኤኢ
እሺ ኤ ኢ ኢ
ነው
ኤ ኢ
ኢ እሺ ዶት ኢንድድ
ዶት ኤንድድ ኢንድድ I N D
ኤን ዲ ደብል ኢ
ዲ ደብል ኢ ዲ
ድጋሚ አ D dot com
okay
እስቲ ይንገሩኝ።
A E እሺ እሺ
አይ እሺ ኤን ዲ
አይ ኤን ዲ
ዲ ዲ አ ዲ ደብል ኢ ደብል ኢ ዲ አ ዶት ዶት com።
ኮም አ እዚህ website ላይ ገብተው እ፣ የመረጡት ስራ ላይ apply አድርጉ።
okay እሺ thank እሺ፣ ተጨማሪ ጥያቄ አለ?
አይ አመሰግናለሁ።
እሺ፣ ለቪዛ ስለደወሉ እናመሰግናለን። መልካም ቀን።
ቴንክ እሺ